ላብሽ ይወራል ከምድርሽ ላየራል ፍዳና መከራ ልጆችሽ በሙሉ በክብርሽ እንፍራ ልጆችሽ በሙሉ በክብርሽ እንፍራ ኢትዮጵያን ሁሉን እህት ወንድሞች በደስታ በሐዘን የአንድ እናት ልጆች ጠላትን መክቶ ሀገር የሚያድን ልባችን ቀናይ በመከራም ቀን ፍቅር አለን ስላንቺ ኢትዮጵያ ክብራለን ስላንቺ ኢትዮጵያ ባንቺ ያምራል ወግ ማረጉ ሐዘን ሆነ ሰርጉ ሀገሬ ኢትዮጵያ መልካምሽ ይወራል ከምድርሽ ላየራል ፍዳና መከራ ልጆችሽ በሙሉ በክብርሽ እንፍራ ልጆችሽ በሙሉ በክብርሽ እንፍራ በሰላም በፍቅር ተቻችሎ ኗሪ ልጅናት አባቱን ጧሪና ቀባሪ አምላክን ባርኮ ነው ጥንትም የፈጠረሽ የቅዱሳን ጸሎት ሁሌም አይለይሽ ዞሮ መግቢያ ቤታችን ኢትዮጵያ የዘር ሐረገ ውርሳችን ኢትዮጵያ ሰላም ይሁን ሳር ቅጠሉ ሜዳና ገደሉ ሀገሬ ኢትዮጵያ መልካምሽ ይወራል ከምድርሽ ላየራል ፍዳና መከራ ልጆችሽ በሙሉ በክብርሽ እንፍራ ልጆችሽ በሙሉ በክብርሽ እንፍራ ሁሉም እንደያቁነ ሰርቶ የሚያቅርብሽ የድህነት ጩኸት የማይሰማብሽ የሰው ልጅ በፍቅር እንዲኖር ተስማምቶ ዙሪያሽ ጥጋብ ይሁን ገበታሽ ሞልቶ ዞሮ መግቢያ ቤታችን ኢትዮጵያ የተራረገ ወርሳችን ኢትዮጵያ ሰላም ይሁን